ጤና ይስጥልን ፌስት ቤት ረዲት ነኝ። ምን ልርዳዎ?
አሎ ጤና ይስጥልን sister።
ሰላም ሰላም sister፣ balance አያሳይኝም። withdraw ያደረጉት አስገብቻለሁ ብሎ ልጁ
እ
አስገብቻለሁ ብሎም
deposit ነው
withdrawal ነው።
አሁን የደወልክበት ነው የፌስት ቤት ቁጥር?
አ- አ- አቤት ስንት ብር ነው?
አምስት ሺህ ነው።
እሺ መቼ ነው?
ጠዋት ጠዋት
የ- እ፣ ዘጠኝ ብሎ የሚጀምረው account ነው።
account zero zero ስልክ ቁጥሩ ወይስ account number?
እ፣ አይ ቶ በቃ አገኘው።
እባክሽ ተባበሪን እህቴ።
ሄሎ ሄሎ አብዲ sister።
እ፣ አብዲ መሐመድ ነው አይደል?
አዎ እህቴ።
ገብቶልሃል። እስቲ check አድርገው። አንድ ሺ ሰላሳ አምስት አርባ አንድ ዜሮ አራት ስድስት ዜሮ አምስት የሚል ሴ- የንግድ ባንክ account ውስጥ ገቢ ሆኗል። እሺ check አድርገው።
አዎ፣ እሺ በ- በአንድ ጊዜ ካልሆነ check አድርጌያለሁ።
አሁን ቅርብ ባላንስ ሰዓት ነው ባላንስ የገባው። ቅርብ እሺ።
ሰዓት ነው የገባው። check አድርገው።
እሺ sister፣ ጠብቃለሁ ጠብቃለሁ። እሺ